ለእኛ በጎ ስራ የሚሰራ ይቅርባ የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር እናመሰግነዋለን። ቅዱስ አምላክ፣ መሐሪ አምላክ፣ ይቅርባይ አምላክ፣ መዓት የራቀ ምሕረት የበዛ እውነተኛ ጥምት የሌለህ አምላካችን ፍጻሜ የሌለ መድኃኒታችን አንተነ ነፍሳችንንና ስጋችንን መንፈሳችንንም የሚያነጻ እርሱ ከኃጢአታችን ሁሉ የነጻ እንሆን ዘንድ ቅዱስ ምስጢርህንም ለመቀበል እንቀርብ ዘንድ መንግስት ያንተ ናትና ኃይልና ምስጋና ስግደትም ለዘላለሙ። አምላክ ዘላለም ቀዳማዊ ወደሃራዊ ቀዳማዊና ዳህራዊ የምትሆን የዘላለም አምላክ ሆይ ነገ ሳይኖርበት ቀዳማዊ የሚሆን ብርሃን ሳይኖርበት ዳህራዊ የሚሆን ዛሬ ሳይኖርበት በዘመን ያረጀ ውሃን በደመና ውስጥ ይቋጥራል፣ ዝናብንም ከማኅፀኗ ውስጥ ያወርዳል፣ ወደ ሰማይ ሽግር ያወጣል። ለፍጥረት ሁሉ ምግብ ሊሆን ዝናብን ያወርዳል፣ እንዳሰበ ያደርጋል፣ እንደወደደም ይፈጽማል። ዓለምን ሁሉ የያዙ ሰለስቱ ደው ከእኛ ዘንድ አሉ። በአንዲት ምክ በአንዲት ስልጣን በአንዲት ተዋሕዶ ከአባቱ ጋር በአንድነት ሰማያትን ፈጠረ። እንዳንተ ይቅር ባይ የለም፣ በቃሉ ስልጣን እንዳንተ የሚታገስ የለም። ግሩም ከግሩማን ይልቅ ግሩም ነው፣ ከልዑላንም ይልቅ ልዑል ነው፣ ከተራሮች ምራት ይልቅ ጽኑ ነው። ከአርያም በላይ የሚኖር ክቡር ነው፣ ከጥልቅ በታች የሚኖር ጥልቅ ነው። ሰረገላው በረድ ነው፣ የዙሪያውም ስፋት በእሳት የታጠረ ነው። ማህዱ ጤትን የተመላ ነው። መላእክት ግሩማን ክንፎቻቸው ስድስት ቀኙ በሁለንተናቸው ዓይኖችን ከተሞሉ ከንዴ ካላችን ውስጥ በቀር የሚገባ የለም የሚወጣም የለም። አባታችንን አዳምን በፈጠረባቸውና በተቸነከሩ እጆቹ ርስቱን የያዘ ኃጢአት ሳይኖርበት ንጹሕ ነው፣ ዝገት ሳይኖርበት ጽሩይ ነው። አመሰግነ ባረከ ቆረሰ። ይህ ለዓለም ሁሉ ድህነትን የሚሰጥ እውነተኛ የጽድቅ መብል ሥጋዬ ነው። ንሱ ብሉ ብሎ ለደቀ መዛሙርቱ ሰጣቸው። የበላውም እስከ ዘላለም ይድናል። ዳግመኛም በዚህ ጽዋ ላይ ከወይን ጋር የሕይወት ውሃን ተመለከተ፣ አመሰገነ፣ ባረከ፣ አከበረ። ይህ ጽዋ እውነተኛ የሕይወት መጠጥ የሚሆን ደሜ ነውና እንድሱ ጠጡ ብሎ ለወገኖቹ ለሐዋርያት ሰጣቸው። ከእርሱ የጠጣ የዘላለም ሕይወት አለው፣ ለሕይወትና ለመድኃኒት የሆናችሁ ዘንድ ሁላችሁ ንሱ ጠጡ። የወንዶችና የሴቶች ሁሉ መጸለያ በምትሆን በዚህ በጸሎት ቤት ይሰበሰባችሁ። ቀዳሚሁን ቃል ወቱ ቃል ቃል እግዚአብሔር ውእቱ ቃል ሥጋ ቃል ቀዳማዊ ነው። ያ ቃል የእግዚአብሔር ቃል ነው። ያ ቃል ሥጋ ሆነ፣ በእኛም አደረ፣ ከእኛም ሰወረው። የሚጠፋ ሥጋ አለበሰ፣ የማይጠፋም አደረገው። በዚች ሥጋ የማይገረፍም አልተገረፈ። በወንድማችሁ መከራ አንድ የምትሆኑ የወላጆቻችሁንም መከራ የምትቀበሉ ይህን ግርፋት ታዩ ዘንድ ኑ። በዓይን ለሚያዩት ነው፣ በጆሮ ለሚሰማው ድንቅ ነው። ከባሕርያዊ የፊቱን መጥፋትና በሊቃነ ካህናትም ሸንጎ በዘንድ መመታቱን ታዩ ዘንድ ኑ። ሁሉን የሚያድን ጌታን ያቀዳጁትን የሾህ ዘውድ ታዩ ዘንድ ኑ። ለእሱ ብቻ እንሰግድ ዘንድ ኑ። በአየር ላይ የምትወጡ ሁላችሁ የመላእክት ሰራዊት ወደ ፀሐይና ወደ ጨረቃ ወደ ከዋክብትም የምትላኩ ወደ ባሕርና ወደ ቀላያትም የምትወጡ የአምላክህን የፊቱን መጸባበቅ ባየች ጊዜ ባህር ተንቀጠቀጠች፣ ማየት ከዚህም ሸሸች። ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ከብዙ ብርሃናቸው ተራቆቱ። ሞት ፈራ፣ ዲያብሎስም ወደቀ። ሲኦልም ግሩም የሆነ አምላክን ለመቀበል ከወገኖቿ ጋር በአንድነት ሄደች። የካህናት አለቃ ወደ መጋረጃ ውስጥ በገባ ጊዜ በጸሎት ቤት የተደረገውን ድንቅ ነገር ታዩ ዘንድ ኑ። ሁሉም መለኮትን የምትሸሽግ ዲናትንም ሁሉ የምትሰውር ናት ይሏታል። በእግዚአብሔር ስም የሚመጣ ቡሩክ ነው፣ አንተም የአማልክት አምላክ የእስራኤል ንጉሥ እግዚአብሔር ቡሩክ ነው እያሉ ለሚያመሰግኑ ሕፃናት ሁሉ ጌትነትን አሳየ። ከዚህም በኋላ የማይደረግ ታምራትንና መንክራትን አሳየ። ከመድኃኒትነቱ የተነሳ ከቤቱ መሰረት ሳይናወጥ ከልዑል መንበሩ ወርዶ ጸጋና ኃይልን አሳየ። ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። ከመድኃኒትነቱ የተነሳ ለኃጥአን የእንባ ምንጭ ሰጠ። የበደሉትን ያጸድቃቸው ዘንድ ያደፉትን ያነጻቸው ዘንድ የሳቱትን ይመልሳቸው ዘንድ ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። ከመድኃኒትነቱ የተነሳ ለዕውራን ዳግመኛ የማይጠፋ ዓለም ሊቀበለው የማይቻለውን ብርሃንን ሰጣቸው። ከሌላ አስቀድሞ ያውቃል፣ ከሀሳብም በፊት ይመረምራል፣ የሚሰወረውም የለም። ልዩ ሶስት እምሶን አቤቱ ዓለም ሁሉ የያዝ ፈቃድ ስልጣን ደገኛና ደግ ስራን የሰራ ምስራቁንና ምዕራቡን ሰሜኑንና ደቡብን እነሱንና ዜቡን ባህር ሰማይንና ምድርን ባህርንና ወንዞችን የውሃውንም ፈሳሾች የውሃውንም ምንጭ ሁሉ ባርክ። የሰማይን ነፋስ ዝናቡንም ባርክ። ፀሐይንና ጨረቃን ከዋክብትንም ባርክ። ተራራውንና ኮረብታውን ምንጮቹንና ሰብሉን የመሬቱንም ፍሬ ሁሉ ባርክ። ከሰማይ በታች ያሉትን ከምድርም በታች ያሉትን ባርክ። አምላካችን ክርስቶስ ሆይ በልቡናቸው ስምህን መፍራትን ምላ፣ አኗኗራቸውንም እስከ ዘላለሙ አከናው ባርክ ፍስሕየ ወቀድስነ እስየ ወአንጽእ ሥጋየ ለነዚአትጋከ ማርያም መለኮታዊ ራሴን ባርክ፣ ነፍሴንም አክብር፣ ሥጋዬንም አንጻ። ማህያዊ ሥጋህን ለመቀበል የመለኮታዊ ምስጢር ደም የሆነ ደምህንም ለመጠጣት ከእርሱ ለሚቀበሉ ሰዎች አንድ አድርገህ ስጣቸው የዘላለም ሕይወት መድኃኒት የሆናቸው ዘንድ
ከአባታችን አብርሃም ጋር በተቀመጠበት እንጨት ላይ እንዲህ ብሎ የተናገረ እግዚአብሔር አብርሃም ሆይ አብርሃም ሆይ አብርሃም ሆይ አምላክህና የአባቶች አምላክ እኔ ነኝ፣ ልዩ አምላክ አይደለሁም። ትእዛዜን የነገርኩህንም ቃሌን የምትጠብቁ እኔም ለልጆች ምድርን እሰጣቸዋለሁ፣ ዘርህንም እንደ ሰማይ ኮከብ እንደ ባሕር ዳር አበዛዋለሁ። አብርሃም ሆይ ተነስ፣ ኅብስት ያለበት መሶቡንና ወይን ያለበትን ፊቀን መቆይትን አብጅ ከብላቴኖችህም ሁለቱን ከአንተ ጋር ይዘህ ወደ ተራራ ውጣ። ስሙ መልከጼዴቅ የሚባል ካህን የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ የእግዚአብሔር ሰው ብለህ ሶስት ጊዜ ጥራው። ያን ጊዜ ፈጽሞ የሚያስፈራ ሰው ይመጣል፣ ባየውም ጊዜ አትፍራ። አብርሃም ተነሳ፣ እግዚአብሔር እንደነገረው ኅብስት ያለበት መሶውንና ወይን ያለበትን ሲቀኑ ከብላቴኖቹ ሁለቱን ይዞ መቆይቱንም አበጀ፣ ወደ ተራራም ወጣ። የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ የእግዚአብሔር ሰው ሆይ ውጣ ብሎም ጮኸ። ከዚህ በኋላ ፈጽሞ የሚያስፈራ ሰው ወጣ። አብርሃምን ባየው ጊዜ በግንባሩ ወደቀ፣ እንደ ሞተም ሆነ። መልከጼዴቅም እጁን ዘርግቶ አነሳው። አብርሃም ሆይ ተነስ፣ አትፋር፣ ወደ እኔ የላከህ እግዚአብሔር እርሱ ወደ አንተ ይመጣል ብሎ ነግሮኛልና። አብርሃም ተነሳ፣ ሁለቱም የአምላካችንን የእግዚአብሔርን የጌትነቱን ነገር ተነጋገሩ። አብርሃም መቆይቱ ይዞ የእጁንና የእግሩን ጥፍሮች ቆረጠ፣ የራሱንም ጠፍ ወተንስ
Thank you. ውዴተ ዚአሁዳ አዳም እመራግብኪሆሙ ለነገ አብርሃም ከነገደ አብርሃም መዛግብት ይልቅ የአዳምን ንዴት የወደድህ አቤቱ ከኢያቡሳዊ ልጅ ከኤልያስ ፊት መልክ ይልቅ የዳዊትን የመልኩን ደምግባት የወደድክ ሆይ አምላክ ስትሆን ሰውን መውደድ ያለ አምላካችን እግዚአብሔር ሆይ የምታነጻ ሆይ ነፍሳችንንና ስጋችንን አንጻ የጌታችንና የመድኃኒታችን ኢየሱስ ክርስቶስ አባት ይቅርባይ አምላክ ሆይ ውሃን ከወይን ጋር ቀላቀል፣ ነፋስንም ከእሳት ጋር፣ ውሃንም ከመሬት ጋር ቀላቀል። እንዲሁ የእኛን ድካም ከመለኮት ጽን ጋር ጨምር። ዳግመኛም የእኛን መከራ ከመስቀል መከራ ጋር አንድ አድርግ። ወደ አንተ እንለምናለን፣ ወደ አንተ እንማልዳለን፣ ወደ አንተ እንማለላለን ለዘላለሙ አምላካችን እግዚአብሔር የጌትነት ሕዝብን ወደሚያድርበት ቤተ መቅደስ ደክመው የመጡትን ባሮችን ባርክ፣ ወንዶችንና ሴቶቹን ሽማግሌዎቹንና ሕፃናቱን ባርክ። እኛንም በቅዱሳን መላእክት ኃይል አንድ አድርግ። በብርሃን መጋረጃ ጋርደን፣ በዕፀ መስቀልህም ሰውረን፣ ከክፉ ስራም ሁሉ አርቀን፣ በጊዜው ሁሉና በሰዓቱ ሁሉ ጸሎትን ከሚያሳርጉ ቅዱሳን መላእክት ማኅበር ውስጥ አሳድረን። የበላነው ስጋ የጠጣነውም ደም ለኃጢአት ማስተስሪያና ለዘላለም ሕይወት ይሁነን። በአንድ ልጅ በእርሱ ያለ ክብር ጽላንተ ይገባል። ከእርሱ ጋራ ከእውነት ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። የቅዱስ ጎርጎርዮስ ቅዳሴ ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለእግዚአብሔር ክብር ምስጋና ይግባ፣ አሜን። አቡነ ዘበሰማያት